ሄሎ
ጉዳዩን ድርጅት ነው የደወልኩት የሚወጣው
ለመመዝገብ ነበረ በ- በባለሙያ ስም
ስሞትም አልበል ጸጋው
ሄሎ ይሰማኝ ይሰማኝ ሰማሁታል። ስሞትም አዎ አልበል ጸጋው ጸጋውማ ኃይለ ሚካኤል
የት አካባቢ ነው የሚኖሩት?
መካኒሳ ቆሬ አደባባይ
እሱ የስራ ዘርፎች
በ dish dish technician እን dish ከ dish ውጭ ሌላ ምሳሌ
እ?
ሌላ የሚጨምሩት የስራ ዘርፍ አለ?
እ፣ እና የ sound system sound system
sound system።
አዎ
እሱ ስለኛ ድርጅት ያደረገው
እ?
ስለኛ ድርጅት
የአንቺ ድምፅ አይሰማም ይቆራርጣል
ስለኛ ድርጅት ከየት ነበር መረጃ የሰሙት?
display አይቻለሁ እንደዚህ የእናንተ ልጆች ደግሞ እንደዚህ ትኬት ማሰራጩ አይቼን
እሺ ሙሉ መረጃዎትን ሞልቻለሁ።
እሺ ነገር ግን ወደ ስራ ገበያው ለመግባት እና hello ይሰማኝ እየሰማሁ ነው እሺ ወደ ስራ ገበያ ለመግባት አንድ ቀን ወደ ቢሮአችን በመምጣት አዎ እና orientation መውሰድ ስላለበው ቀጠሮ ለማስያዝ መልሰን እንደውሎታለን።
እሺ
ስለዚህ ከሚደወል ነው
እሺ
ተደወል ነው ተገናኘን።
እሺ